ሄሎ ሰላም ሄሎ ሄሎ፣ አቤት።
ሰላም ነው? order ይዤ ነበረ እሺ፣ ግን እንዲደረግ ነው። customer ግሩም ነው ያለው፣ ግን እሱ ያለው ፓሪስ ሰፈር ነው፣ ታይዋን ማለት ነው።
እሺ፣ ንገረኝ። order ነበር ግን እሺ ስልሳ አራት ዜሮ ስምንት ስልሳ አራት ዜሮ ስምንት ፍቅር ነሽ?
ሰላም ነኝ።
ሰላም እሺ፣ እሺ፣ ቃቼ ሳዲቅ ካርጌ እሺ፣ ሳዲቅ እሺ፣ አስተካክልኝ።
እሺ። አባ የት ግሩም ሰፈር ነው ያልከኝ? customer ግሩም ነው ያለው እሱ፣ ግን ያለው ታይዋን ነው፣ ፓሪ ፓሪስ ሰፈር ታይዋን ፓሪስ።
ወደ ላይ አ ፓሪስ ሰፈር ፓሪስ ሰፈር። እሺ፣ እሺ።
አ የሚመጣልሽ አይመስለኝም እንደዛ ብትዩ፣ ግን እሱ ታይዋን ብትዩ ይመጣልሻል። ታይዋን ብትዩ።
ታይዋን። እሺ፣ በቃ በዛ check አርግላለሁ።
እሺ ሳዲቅ